hello
ሰላም ከቢጃ ኢትዮጵያ ሄሎ።
ነበር ተደውሎሎት።
እሺ
አሁን ተደውሎልን ነበረ። በዚህ ስልክ
እሺ፣ አዎ ደውዬ ነበረ። እሺ
ሌላ ሰው ነበረ። አሁን ደውሎ እያናገረን ነበረ። መስመር አሉ ለመኛቸው hello hello፣ እየሰማሁ ነው። እኔ ሌላ ደውዬ ሰው- ነበረ እ ነበረ። አሁን ደውሎ እያናገረን ነበረ። አርጡ ነው እ፣ በስንት በእኔ ስልክ ነው? በዚህ ስልክ እ
ነው። በ- በ- በ TIN number ኡ ቁጥር ይሆናል እናንተ የደወላችሁ።
እሺ ደንበኛችን ምንድን ነበረ የፈለጉት እርሶ?
እ፣ እ፣ ይቺ እንትኗ ምንድን ነው የድራፍት ማሽኗ ጎማዋ ተበጥሳብናለች እና እየቀዳልን አይደለም ከትናንትና ጀምሮ ማለት ነው።
እ አያወርድም ወይስ አረፍ አድርጎ ነው የሚያወርደው?
አዎ አይወርድም እንዳለ አረፋ ነው። ኦክሲጅን ግን አለው በረዶም አልያዘም። ግን ይቺ ላስቲኳ ተበጥሳለች እ፣ አንተን የምትይዛት ማለት ነው። እሷ ስለተበጠሰች መሰለኝ እና ቀዳልን አይደለም።
እሺ ደንበኛችን መ- ደውሎ አስመዝግበው ነበረ። ተመዝግበውሎታል።
አዎ አሁን ደውዬ ተው አዎ ሰማንያ ስድስት ሰባ ሰባት ላይ ደውዬ አስመዝግቤያለሁ። እ?
አንድ መስመር ላይ ጠብቁኝ፣ እየፈለኩሎት ነው የተመዘገቡበትን መስመር ላይ ያሉ ደንበኛችን አለ አዎ እሺ TIN number ንገሩኝ እስቲ የእርሶን አሁን አስመዝግበዋል። TIN number ነግረው TIN number ማ አዎ ግን ቆይ ልግባ ቢሮ አንዴ አም ሁለት ደቂቃ
ደንበኞችን መልሰው ደውለው እ፣ ነው በቃ ደረሱ።
አዎ ደርሻለሁ። hello hello hello መስመር ላይ ነኝ hello ደንበኛችን እሺ ይሰማል።
እ፣ ዜሮ ዜሮ ሰባ አራት እሺ ዜሮ
እሺ ዜሮ ዜሮ ሰባ አራት